ሄሎ
ጤና
ጤና ይስጥልኝ እማ፣ አቤት እመቤት፣ ምን ለቃሁት?
እባክሽን ቤት ነበረ ሰው የሚሸጠው
ምን አሉኝ?
ቤት ነበር የሚሸጥ ቤት የካባዱ።
የካባዶ የሚሸጥ ቤት
አዎ ኮንዶሚኒየም ማለት ነው።
ኮንዶሚኒየም ስንተኛ ፎቅ?
አንደኛው
አንደኛ ፍሎር ላይ።
አዎ ዋጋው ስንት ነው?
የእናንተ ዋጋ ስንት ነው?
እመቤት፣ ዋጋ የሚያወጡት እርስዎ ነው።
አይ ዋጋው ይሄ ነው ብላችሁ ስትሉኝ ለእሷም ነግሬ ነው ያለቀለት ነው ከፍላ ጨርሳለች።
እኮ ዋጋውን እርስዎ ነው የሚያወጡት። እኛማ ዋጋ እናወጣም እኮ።
ኧረ ጠይቂልኝና እኔም እንድጠቀም ሴትዮዋ ዋጋ ዋጋ እናወጣም። ምክንያቱም ካርታ በእጇ ነው ያለው።
እኮ እኛ ከእርሶ ከእርሶ እኛ ምንም ስለማንቀበል እኛ ከገዢው ነው የምንቀበለው። ስለዚህ ከእርሶ ምንም አይነት ክፍያ እንትን ስለማንን ዋጋ ምን- የገበያ ዋ- የገበያ ዋጋ እኮ ማውጣት አ- ማውጣት አለባችሁ እናንተ ከሷ የምትወስዱ ከሆነ ለገ- እኮ እኛ ለሻጭ- የእርሶ ያሉንን መቤት እርሶ አንድ ሚሊዮን አንድ መቶ ሺህ ካሉን አንድ ሚሊዮን አንድ መቶ ሺህ የእርሶ ነው፣ ሌላውን ነው እኛ የምንጠይቅበት።